ሄሎ ሄሎ አቤት ትዝ ለአርብ ነበረኝ ቴክስት አልደረሰኝም በባለፈው ግን ደርሶኝ ነበረ መቼ ነበር ያዘዝከው በሀያ አራት አካባቢ ሀያ አራት መቼ ሀያ አራት በዛኝ ሀያ አራት በዛኝ አስራ አንደኛ ወር ሀያ አራት ማለት ዛሬ አስራ አምስት ቀን ነው አስራ ሰባት ቀን ማለት ነው እሺ ለአርብ ይገቡልሃል ነው የተባልኩት ባለፈው text ደርሶኝ ነበር በዚህኛው ቁጥር የገቡልኝ ነበሩ እሺ ሶስት ቀን ሲቀረው ተዘጋጅተህ ብዬ ነበር በአሁኑ ግን ምንም ጸጥ ስለተባልኩ ነው የደወልኩት ገና አልደረሰም ይሆናል ጫጩቶቹ ሲደርሱ እኮ እዛው አካባቢ ያለ የኛ ተወካይ እኮ ደውልልሃል sorry report አድርጌያለሁ አለኝ ምንም text አልደረሰኝም አዎ text ላይደርስ ይችላል ግን ምንድን ነው text ኡ ተጨማሪ መረጃ ነው። ምክንያቱም እዛ አካባቢ የኛ ተወካይ ስላለ ጫጩቶቹ መቼ ሊወጡ እንደሚችሉ እሱም መረጃ ያደርሳል። እሱም መጠየቅ ትችላለህ። መልካም እሺ።